ሰላም ጤና ይስጥልኝ። ደስ ይበል።
አሁን የሆነ ያሸነፍኩት አልገባልኝ አለ account ላይ እና እሱን ልኬላችሁ ነበረ። በቴሌግራም በራሴ ስልክ አይደለም የላኩላችሁ ላክ ተብዬ ነበር። ሌላ ኦፕሬተር ነው ያናገረኝ።
ስሙን ንገረኝ እስኪ። የቴሌግራም ስሙ የትኛው?
የላክበት ስሙ ስሙ ማነው? ሚኪያስ ነው።
ሚኪያስ አዎ
ሚኪያስ በሚል አልመጣልንም። ወይ ሀይ ትለኛለህ ከላይ እንዳገኘው ይቅርታ፣ ብዙ ስለሆነ
እሺ ሀይ በላች። ሌ- በ- በ- ስንት በስንት ቤት ነው የላክላት? እ? ስልሳ ስድስት ቤት ነው ስልኩ ስልሳ ስድስት አስራ ሶስት ሀምሳ አምስት ሀያ
ስለዚህ ሰላሳ ሶስት ሀምሳ አምስት ሀያ እሺ። የውሻው ነው እ?
የውሻው ነው።
አዎ አዎ እሱ ነው። ሀይ ብሎች ነው
እሺ እሺ፣ በቃ ያዋለሁ።
እና አካውንቱ የቤት እና ቤት አካውንት ነምበሩን ላክልኝ የ- የምገባበት የምትጫወትበትን እሺ፣ ለእርግጥ ላክላት ስላሱ እሺ ማያ ሰላሳ